ሄሎ ሄሎ፣
አቤት፣ ሰላም ነው?
እግዚአብሔር ይመስገን።
ታሴ መኪና ደላ እንትን አይቼ ነበርና እሺ፣
ጄቱር መኪና አለ
አ
ጄቱር ክፍል የተላቀቀው አለ መኪና እ
በምን አይነት ነው ያለው? በነጩ አለ ይሄ በተላቀቀው በጂንስ ከለር ነው ያለው።
ስንት ነው የሚባለው?
ሀምሳ ሶስት
ሀምሳ ሶስት አ
እሺ ፎቶን ማየት እችላለሁ?
አ፣ ቴሌግራም ላይ ገብተህ ያው ማሊባባ ዶት ኔት
ምን አልሽኝ?
ማሊባባ dot net ብለህ ቴሌግራም ላይ ግባና ያው